Hello
Hello
አቤት፣ ሰላም ከችብችብ ነበር የምደውለው።
አቤት። እሺ፣ እና ይቅርታ ድንች አልመጣልኝም ብለው complain አቅርበው ነበር።
አዎ፣ አቅርቤ ነበር።
እሺ ስድስት ኪሎ ነው አጠቃላይ?
አዎ፣ ስድስት ኪሎ መጣልኝ እኮ oh ዛሬ መጣሉት?
መጣልኝ። እኔ እናት ቅድም ያናገርሽኝ ነች።
አይ አይደለሁም።
አ፣ ሌላ ነች። እሺ፣ አ በቃ እሺ፣ check በጣም ለማድረግ ነው።
አመሰግናለሁ። እሺ፣ መልካም አዎ፣ በወቅቱ እንትን ሲሆንብኝ ጊዜ ተበሳጨሁና አዎ፣ ተቆጣሁ። ትንሽ ይቅርታ።
ችግር የለም። እሺ እሺ እናቴ፣ መልካም።
አመሰግናለሁ። ተባረኩልኝ። እሺ